Hello
ነው ሰላም
እንደት ነው?
እዳለው እግዚአብሔር ይመስገን።
የሆነች መኪና አይቼ ነበረ።
ምን አይነት ሻርክ ሻርክ?
አዎ፣ ስንት ሞዴል?
ሁለት ሺህ ሰባት ሁለት ሺህ ሰባት አለ በነጩ color።
አዎ።
አዎ
ዋጋው እንዳላችሁ ነው?
ዋጋው ሰላሳ ሶስት ነው። አዎ አባ ግን መተህ አስፈትሸህ ምናምን ደግሞ ድርድር አለው።
ያልገባኝ ነገር አለ እዛ ላይ እሺ
የሆነ ስምንት መቶ ሺህ ከባንክ እናስይዛለን ማለት አልገባኝም።
ባንክ እናመቻችልህ ስምንት መቶ ሺሁን ባንክ እናመቻችልህና ቀሪው በ cash ይከፈላል ማለት ነው። ከጠቅላላ ዋጋው ሙሉውን ስንት ነው?
ሰላሳ ሶስት ሁለት ሰባት ሞዴል ነው አይደለ?
አዎ።
አዎ ሰላሳ ሶስት ነው ዋጋው እሺ፣ እስከ ስምንት መቶ ሺህ እስከ አንድ ሚሊዮንም እናመቻችልሃለን።
እሺ፣ ቀሪውን በ cash ማለት ነው።
እሺ።